ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
እንትን ነበረኝ ትላንትና
ምን ያው
ምን አሉኝ?
ወ- ወ- እንትን አንድ ሺህ ብር withdrawal አድርጌ ነበረ እሺ
አልገባም እስካሁን
እሺ withdraw ያደረጉበትን screenshot አድርገው ልከዋል እንዴ?
እ
screenshot አድርገው ልከዋል?
ለማ ኧረ አላኩም
እሺ transaction history ውስጥ ይግቡና እ።
ያስተላለፉበት አለ አይደለ successful የሚለው
አዎ እሱን screenshot አድርገው ቴሌግራማችን ላይ ላኩልን።
እኮ አይ ቆርጦታል ብዬ ነው እኮ ከእንትኑ ላይ
እኮ እሱን ለመመለስ እኮ ነው screenshot አድርገው ቴሌግራም ላይ ላኩልን።
እሺ ስልክ እንትን ልስጦት የሚለው ላይ የቴሌግራማችንን ትራንዛክሽን ሂስትሪ ላይ አዎ
እሺ
ስልክ ልጦት የቴሌግራም